Ministro Limesaran Ning. Hello. Hello.
Hilo.
Avit. Hello.
Hilo. ወይ Avit.
መሰረነች አዎ መሰረት ነኝ።
አሁን ደውዬ አሁን ስልክ የተ በግል ብለኸኝ ወይ አላየሁትም፣ ለዛ ነው።
እሺ ተመራ ያለችው ኢሊሌ ሆቴል ጋር ነው። ካሰን ካሳንቺስ ዳንሲ እኮ ነው ነው ታዲያ።
ታረጉኝ እ
ኢሊሊ እኮ ያለው ሩዋኤል ጫፍ ነው። ካሳንቺስ አይደለም እንደውም አራው ረንታ አይ
ለአንተ እንዳይቀንስብህ ነው እንጂ እኔ በዛ ስለ አረግ እንትን አይ ልጠይቅ እርግጠኛ ነበር።
ሆነሽ ስታወሪ ከሆነ
ምንም ችግር የለውም።
ኢሊሌ ሆቴል ጋር ካሳንቺስና ውራ ማለት ኢሊሌና ኡራኤል ቤተክርስቲያን በጣም የተራራቀ ነው እንዴ? ኢሊሌ ማለት ከጁፒተር ጀርባ ማለት ነው።
እኮ የተሞላለህም እኮ ካሳንቺስ ነው ልጅ አለም ግን ሻይ ላለው ጠይቅ ያለው ቦታ አረ እሺ የዝናብስ ዝናብ አለ እንዴ? ቢያንስ ወይ መሰረት እ?
የትኛው እኔ ጻፍኩለትን መጀመሪያ ጽፌዋለሁ። አይተሽዋል? ሄለው ልጅ አለም እ?
እሺ pin ኡን አየዋለሁ።
አረ ዝናብ እየዘነበ ነው መሰረት። ምን ይመስል?
እሺ አልኩ እኮ ልጅ አለም
አይ፣ የፈጠነ